አሁን መንጣት ይችላል። መስራት ስላለ የሚካሄድ ኢኮኖሚ ካልኩሌሽን ነው። ኢኮኖሚ ካልኩሌሽን ወይም ደግሞ ድልድዩ በኢኮኖሚ ካልኩሌሽን ነው። እሺ ስልክዎት ንገሩኝ፣ እና ቴክስት አድርጉልኝ። እሺ አሁን አይሰማም? ይሰማል? አሁን እኔ ብለው ሲሰማው ጋር ሴንቲ ኢኮኖሚ ካልኩሌሽን ኢኮኖሚ ካልኩሌሽን እንጽፋለን። አዎ ኢኮኖሚ ካልኩሌሽን ኢኮኖሚ ካልኩሌሽን አዎ እዛ ጋር ሰውዬው ማንም አይጠይቅም። እሺ መልሰው ይደውሉልኝ ወይ ዘመድ ነው። እሺ